ሄሎ ሰላም ጤና ይስጥልን ጭብጭብ እንዴት ነሽ?
እግዚአብሔር ይመስገን።
እ፣ መች መሰለሽ እ፣ አፕሪል ውስጥ የታገዘ ጋር እንመጣለን ለመስራት ስለመጠየቅ
እስካሁን አልመጣለሁትም።
አንመጣም።
የስልክ ቁጥር ይንገሩኛል፣ ቼክ ላድርግሎት። ሄሎ ስልክ ቁጥር ይንገሩኛል፣ ቼክ ላድርግሎት።
ዜሮ ዘጠኝ ሰላሳ እሺ ዜሮ አንድ ዜሮ አንድ ሀምሳ ሁለት ሀያ አንድ
እሺ ሳራ በሚለው ምንድን ነበረ?
አፕሪል ሀያ ሶስት ነበረ ያዘዝነው አዎ እ፣ ሜ- አፕሪል ሀያ ሶስት ቲማቲም ነው ያዘዝነው።
ቲማቲም ብቻ ነበር የቀረቡት። ቲማቲም ሬስ ያው ሌላው ሌላው መ- በቡ- ቲማቲም ብቻ ነው አዎ፣ እርሶ አልነበሩም admin።
እህ፣ በእርሶ ነው admin ኡ
አዎ፣ በእኔ ስም ነው create የተደረገ የነበረው
አስራ ሰባት ኪሎ
ሶስት ሰብሊ አጠቃላይ አስራ ሰባት ነበር ኪ አስራ ዘጠኝ አስራ ዘጠኝ ኪሎ
አስራ ሰባት እርግጠኛ ነሽ?
ሰብል አስራ አስር ሰባት ኪሎ እያለች ነው አ ሰብሊ አስር ኪሎ እሺ ሀብታሙ ሚል ሁለት ኪሎ አ ሳራ አንድ ኪሎ እም ሶሲም ሁለት ኪሎ ሳራ እንደገና ሳራ ኤ የሚልም አለ ሁለት ኪሎ አጠቃላይ ስለዚህ አስራ አስራ ሰባት አ እንደዛ ነው ማለት ነው አስራ ሰባት ተሳስተሽ ነው ሰባት። አዎ፣ location የት ነበረ?
ምን እንዲደረግልሽ እንፈልግ location ይመጣልሽ ወይ refund እ፣ ብሩ ይመለስ እያለች ነው ልጅቷ የ refund ላይ ላስገባሉ።
አ በቃ እሺ፣ refund አስገባሉታለሁ።
refund ይደረግልሽ እሺ፣ እሺ፣ እናመሰግናለን። መልካም ቀን።